ይስጥልኝ ጊዜ ይባላለሁ። ምንሽ ነው?
hello ጤና ይስጥልኝ።
ጤና ይስጥልን።
hello
hello ጤና ይስጥልን።
አብሬስቴን ሰላም ነው አለን እግዚአብሔር ይመስገን።
አለን ስራ ምናምን ፈልጌ ነበረ።
okay፣ እ የምን ባለሙያ ኖት?
management አለኝ ዲግሪ፣ አሁን መምህር ነኝ።
በየትኛው ሙያ ዘርፍ ሲመጣ እንድናሳውቆት ነው የሚፈልጉት?
በ management
ልምድ አለዎት? ከዚህ በፊት ሰርተውበት የሚያውቁት?
ልምድ የለኝም።
እም፣ እሺ ማን ልበል ስሞትን?
ደርቤ
ደርቤማ
አንዳርጌ
እሺ ስልክ ቁጥሮትን ይንገሩን።
ዜሮ ዘጠኝ አርባ ስምንት
አርባ ስምንት ሰላሳ አንድ
እሺ ሀያ አስራ ዘጠኝ
የት አካባቢ ኖት?
እኔ ደብረ ብርሃን አካባቢ ነው።
okay ከአዲስ አበባ ውጭ ኖት?
አዎ፣ ከአዲስ አበባ ውጭ ነኝ።
እሺ እ ለጊዜው application ኣችን እየሰራ ያለው አዲስ አበባ ውስጥ ነው። ወደዛ ክልል በሚመጣበት ሰዓት አገልግሎታችንን መጠቀም ይችላሉ። ለጊዜው ግን አዲስ አበባ ውስጥ ነው የሚሰራው።
እሺ እሺ።
እሺ ስለ ጉዳይ መረጃ ከየት ነበር ሰምተው የደወሉልን።
እኔ ከሚዲያ ላይ ሰምቼ
OK እ ፌስቡክ ላይ ነው ወይስ ምን ላይ ነው?
አዎ፣ ከፊት
መልካም እሺ፣ ስለ ደወሉልን እናመሰግናለን።
እሺ፣ እሺ መልካም ቀን።
እሺ